ሄሎ ሄሎ
አዎ ጤና ይስጥልኝ ከ Best Bet ነው የምደውልልህ
አዎ
Hello Hello
አዎ አይሰማም ይሰማሃል አ?
አዎ ይሰማኛል እሺ withdraw ስታረግ ማለት ነው አንድ ሺህ ብር withdraw እ።
ስታረግ account ላይ ብር ሳይኖረው ነው ያረከው ሀምሳ ብር አካ- እያለው አንድ ሺህ ብር አዘዝከው
አሀ account ለዛ ላይ ነው የነበረ ብር ሀምሳ ብር ነው አንተ withdraw እሺ።
ያዘዝከው ደግሞ አንድ ሺህ ብር ነው ከዛ failed አለብህ so code ቢሰጥህም failed ስለሆነ transaction ኡ deposit ብታረገው አይሰራልህም ለዛ ነው
አዎ አየህ
ተረድተኸኛል ብር ሳይኖርህ ነው ያዘዝከው
አሀ ለዛ ነው አዎ እንትን አዎ ያለኝ አዎ ለዛ ነው
መዓት ይዳብቁ
ሄሎ አዎ ማይ አግኝ ነው ብዙ ተግባብተናል ኪሎ ሜትር አዎ እየተረጎምኩለት ነው እሺ እሺ lacag haa maya lacag iyadan kugu jirin ayaa withdraw samaysay bay ku tiri marka konton real baa kugu jirtay sidaa awgeed buu kaaga waxaysmay ilaa ahun solution ምንድን ነው
እንዴት ሶሉሽኑ ማለት ያልነበረህን እያዘዝክ እኮ ምንም መፍትሄ አይኖረውም፣ አይገባም ነው።
maa laga xidhay de bes ayga leen bay ku tiri de waxa waxa meesha kugu jirin ayaad ka dalbatay እሺ በቃ እስኪ አንቺ ሶሉሽን አንቺ ልናበናት እ
ኮድ ሁሉም ነገር ልኮልሻል አይደል?
እኮ ኮድ የሰጠው ስለሞከረ እኮ ነው እንጂ ስለተሳካ አይደለም። የተሰጠ ኮድ ሁሉ እ፣ አይ request ኡ ተሳክቷል ማለት አይፈልግም።
አይደለም።
አሁን request ኡ ምናምን አይፈልግም። አዎ፣ እንዲሰራላት ነው የሚፈልግ።
አይሰራም። ምክንያቱም ኮዱ የማይሰራበት ምክንያት እኮ ላስረዳህ እየሞከርኩኝ ነው። ሀምሳ እና ብር በቃ ያለው ነው የአንድ ሺህ ብር ኮድ ያዘው የወሰደው።
እና ተዘግቷል።
አይሰራም እሱ ምክንያቱም ብር ሳይኖረው ነው። ቢኖረው ኑሮ ይሰራለት ነበረ። ግን ሀምሳ ብር ያለው እንዴት አንድ ሺህ ብር ይሰጠዋል?
እሺ አይ አይ አመሰግናለሁ።
እሺ እሺ፣ መልካም ቀን። እሺ እም።